hello
ወይዬ
አቤት እስኪ አ- እንትን ላኪልኝ AnyDesk
የምን የቲቪ ያው የቅድሙ እንትን ቪቮክሱ እንትን እያለ የነበረው
ቪቮክሱ ምን እያለ download እያደረገ አ አስቸገረ እንደገና ምናምን ብላውኝ እስኪ ድጋሚ ላየውና ልውጣና ልላክ እኮ download እያደረገ ወደ ኋላ stuck ያደርጋል እያየሁት ነበረ አ ነው እስኪ ላኪልኝ እሺ እሺ በአዲስ ልውጣና አ ውጪና እንደ አዲስ ላኪልኝ እሺ እሺ እሺ ሰፖርት ላይ